ስለተደማከል እባክህ ንገር።
ይቅርታ አድርጋችሁልኝ ግን ታደርግልኛለህ? ከአዲስ አበባ ወደ ጅቡቲ ደግመህ ታይልኛለህ? ሰው
እሺ፣ በ28 August
አዎ። ይሄን ነገር
ሀያ ሁለት ሺህ አንድ መቶ ሀያ ሁለት ብር ያው direct ሲሆን ይጨምራል። ለዛ ነው
እ እ እ ዛሬ direct- direct ሲሆን ይጨምራል። ይኸው በድሬዳዋ በኩል ይቀንሳል።
okay። ስለዚህ ሀያ አንድ ሺ ሀያ ሁለት ሀያ ሺ ሁለት ሺህ አንድ መቶ ሀያ ሁለት
ሀያ ሁለት ሺ አንድ አንድ መቶ ሀያ መቶ ሁለት ሀያ ሀያ ሁለት ሁለት እሺ thank you እሺ፣ welcome